ጤና ይስጥልን ድንክ እየረሳሁ ነው። ሰላም ጤና ይስጥልን ድንክ ዩቲዩብ
እንትን stand-up comedy ለመመዝገብ ለመመዝገብ ፈልገው ነው።
እንትን መመዝገብ ተመዝግብ ያለው ወይ ስልክ ሳይሆን በይነት ችግር የለውም። በ link ኡ ላይ ያስገብተዋል።
እ?
በ link ኡ ነው የተመዘገቡት።
አይ በ link ኡ ሳይሆን እንደዚህ በስልክ ነው የተመዘገብኩት። አሁን link ኡ ላይ ነኝ እና እ፣ ቢኒያም መለሰ
ቢኒያም መለሰ የሚለው account ነበራችን ነው። አዎ። መደበኛ የሚለው ደግሞ መደበኛ ነው የሚያዩት ወይስ VIP የሚለው ነው? ብዛት ማለት ደግሞ ለሰው ነው ቢኒያም መለሰ ነው ወይ የሚለው እሱን check ለማድረግ ነበር የኔ እመቤት።
ነው። አዎ
በቃ እሱ እኮ በሱ አስገብተን ምን እንደምናደርገው ነው።
attach ያደርጉልናል። ደረሰኝ እዛው ላይ
እዚህ ዌብሳይቱ ላይ ዌብሳይቱ ላይ አዎ attachment የሚል ስላለች attach ያደርጉልናል።
የከፈሉበትን ስክሪንሻት ወይ
ስክሪንሻት ወይ ፎቶ አንስተው
እሺ፣ እሺ።
እሺ